ጤና ይስጥልኝ። ለቪዛ ጸጊት ኔባ ኮምናይቱ ብዙ መረጃ ልሰው
ስለ ጁባ ልጠይቅሽ ፈልጌ ነበር።
ምን አሉኝ?
ለጁባ መሄድ ፈልጌ ነበር ነው።
እሺ ጁባ ደቡብ ሱዳን።
አዎ ደቡብ ሱዳን።
እሺ ከዛ ቪዛ እንልክልሃለን ምናምን አለን።
ቪዛ
አዎ ቪዛ ሳይሆን ኢንቪቴሽን ሌተር ነው የሚልክሎት።
አዎ፣ ቪዛ የላትም።
እሺ ቆይ አንድ ምስ እንትን ይበሉኝና ጉዳያቱን ያስረዱኝና በደንብ ላጣራሉት። ለምን ጉዳይ ነው መሄድ የሚፈልጉት?
ለስራ እሺ ለስራ።
አዎ፣ እሺ አንዴ መስመር ላይ ይቆዩኝ።
እሺ
መስመር ላይ ኖት?
አዎ
እሺ ቪዛ